አቤት እንዴት ነው የምንረዳው?
ወደ ቤስ ቤት ወደ account ኤ ብር ቀይሬ እስካሁን አልገባልኝ አሁን
አቤት ምን ነበረ?
አንድ አንድ አንድ ሺህ አምስት መቶ እሺ
አንድ ደግሞ አራት መቶ ብር
እሺ። አሁን የደወልክበት ነው የቤት ቤት ቁጥር?
አዎ ስልክ
process ላይ ነው። እሺ process ላይ ነው ያለው። ለቻፓ አሳውቅልሃለሁ። እሺ
እሺ።
እሺ